hello አይሰማም? ሄሎ አቤት፣ አይሰማም?
አሁን ይሰማል።
ይሰማኛል። እሺ፣ ጥቂት- ምን ወደው?
ትኬቶችን ቦነስ ምናምን ለማረጋገጥ ቴሌግራሙ ያኛው ተዘግቷል።
አዎ፣ ይንገሩኝ፣ cashier code ኡን ይንገሩኝ።
አይ ኦንላይን አይደለም የቆረጥኩት ቤት ቤት በትኬት በትኬት ነው በትኬት።
የቆረጡት እም?
አዎ።
እኮ እዛ ላይ ከ barcode ኡ በታች cashier code የሚል የለም እኮ እሱን ይሄ ሁሉ ልንገርሽ ታዲያ ብዙ ነው።
አይደለም? እሱ አይደለም፣ እሱ ticket ID ነው። ከታች መጨረሻ ላይ cashier code የሚል አለ። ወደ መሀል እኮ አካባቢ ሆኖ ወደ password ታች።
ኮዱ ገብቶኛል።
ስድስት ወይ ሀሳብሽ።
ሰባት digit እኮ ነው ቁጥር እኮ ነው።
እሱ- ወይኔ እሱን ገብቶኛል። ችግር የለውም። እሱ ሳይሆን cashier code ኡ ሳይሆን ትኬቱ ራሱ ብዛት አለው ነው እያልኩሽ ያሉት።
okay WhatsApp ላይ አሁን እ፣ እንትን እያደረገ ነው እና WhatsApp ላይ ልኩልን ይችላሉ።
WhatsApp ላይ ነው የሚገባው አሁን ደግሞ?
አዎ በቤት በዜሮ ሶስቱ ቤት ቁጥር ሆኖ WhatsApp ላይ አለን።
እሺ ቆይ እሺ፣ ያው ለማንኛውም ልንገርሽ እና ይህንን check አድርግኝ። እሺ አሁን customer ጋር እሺ
አስራ አራት እሺ
ዜሮ ሁለት እሺ
ሰላሳ ሰባት እሺ ስልሳ ሁለት
ይሄ lost ነው እ lost አደረግሽው?
lost ነው። አዎ
እሺ የኛው ልንገርሽ ሶስት ነው ያለው። በቃ ያለ ጊዜ ስንት ነው?
እሺ አስራ አራት እሺ
ዜሮ ሁለት እሺ
ሰላሳ ስድስት እሺ
ሰማንያ አንድ
ይሄም lost ነው። update ሆኗል አሁን።
እሺ እቺን የመጨረሻውን ልንገርሽ አስራ አራት እሺ ዜሮ ሁለት እሺ
ሰላሳ ስድስት እሺ ሰላሳ አራት
ይሄም update ሆኗል lost ነው።
እሺ በቃ check ላድርገው።
እንደወድ ነው። አመሰግናለን። መልካም ቀን